ማለት ነበር። አቤት
Magic ነው አይደለ?
አዎ Magic Burger
okay እሺ። ያላችሁ ምግብ ማወቅ ሊባል በምን ምንድን ነው ያላችሁ?
በርገር አለ፣ ፒዛ አለ፣ ጁስ ሌላ ሻወርማም አለ አይደለ?
አዎ ሻወርማም አለ።
ኦኬ እሺ። እንትንስ chicken በምንድን ነው chicken leg አለ?
አዎ drum ማለት chicken leg ም አለ።
እሺ እንደውም ፈልጌ ነው። እሺ chicken leg ስንት ነው?
takeaway ነው
አዎ እ
takeaway ከሆነ ስድስት መቶ ሰላሳ አራት
okay እሺ ሻወርማ
ሾርማ ምን አይነት ሾርማ chicken ከሆነ አራት መቶ ዘጠና
እሺ ሌላስ በምንድን ነው ያልኩልሽ? like የ chicken meat አለ ቱን አለ meat and chicken አለ በ with cheese አለ
እሺ meat and chicken ስንት ነው?
ም፣ with cheese ሆነ- ይኖረው አይኖረው
እ cheese ይኖረው ወይስ ባዶን ልስራልሽ?
እ፣ እ፣ cheese ያለው ስንት ነው?
እሺ
እንትን የራስሽን ንገሪኝ እና መጀመሪያ
እሺ እ፣ አልሹ ለመቶ ሰማንያ
okay እሺ normal የ chicken ኡ ሲሆንስ
እሺ አምስት መቶ ስልሳ
okay እሺ ም፣ በርገርስ ምን ምንድን ነው ያለው?
special burger አራት ስልሳ አምስት cheese burger ሶስት ከአርባ normal ሶስት አስራ አምስት
special ኡ ስንት?
አራት መቶ ስልሳ አምስት እሺ አንዴ መልሼ ልደውልልሽ።
እሺ ወይ